የለውም በፊት ውስጡ አራት ሰዓት ሌላው?
ማታ ተዘምኩ ነው የተባልኩት። እነ
እሺ አቅርብልኝ አንድ ሰው አቅርብልኝ አቅርብልኝ አንድ ሰው እሺ ቆይ አዋራ ተቢሮ ተቢሮ አሁንማ ደውሉ። ሄሎ ሄሎ።
ሄሎ አባት ከቢው ነበር ወይ ሄሎ እሺ፣ እሺ በኦርደር ነምበር መቶ አንድ ሰማንያ አስራ ዘጠኝ ኦርደር ተቀብላችኋል ሰማንያ ስምንት አስራ ዘጠኝ እ፣ ተቀብላችኋል ነጭ?
ኦርደር?
ሰማንያ ስምንት አዎ፣ አሁን ደውሉ አንድ ነው። አንድ ነው።
እሺ፣ ምን ያህል ይቆያል ከዚህ በኋላ ምን ያህል ይቆያል አሁን ይወጣ። አሁን አምስት ደቂቃ አሁን የተወለደ ስል ይሁን እሺ ካንሰር አዎ አዎ በጣም ሰማንያ ስምንት አስራ ዘጠኝ ካንስል ሰዓት የሚደረግ ሄዷል አዎ እሺ፣ ሰማንያ ስምንት አስራ ዘጠኝ ካንስል አድርጌያለሁ። እሺ፣ እሺ።
አቅ-